አለ hello hello አቤት አሁን ጓደኛዬ ደውሎላችሁ ነበረ አምቡላንስ ብሎ ስምንት ተኩል ድረሱ ብሎ ማለት ነው።
እሺ ዘውዲቱ ብሎ አናግሯችሁ ነበር አይደል?
አዎ ደውሎ ነበረ የአራት አመት ህጻን ልጅ ያለው አ- የአራት አመት አይደለም ያ- የአራት ቀን ነው።
አራት ቀን ነው አዎ የአራት ቀን ነው።
እሺ እሺ እና ይኸው እናቴ እስ- ሌላም ልጅ ስላለ ኦክሲጅን ካለ ሁለት አድርጎ ይዞ ይምጣ እየተባለ ነው።
አይ የለም ይቻላል? የለም አዎ ለአንድ በቃ አምቡ- አንድ- ለአንድ ታማሚ አንድ አምቡላንስ በቃ ለአንዱ ብቻ ይዞ አሁን ስምንት ተኩል ይድረስልኝ እሺ እርሶ የህፃኑ ቤተሰብ ነው እ እርሶ የህፃኑ ቤተሰብ ነው አዎ የህፃኑ አባት ነኝ።
የትኛውን ስልክ ሊያዝ ይህንን ሊያዝ የቀድሙን አይ የኔ ይሄኛውን ያዝ፣ እሺ እሺ ይሄኛውን ያዙ። ያኛው ጓደኛዬ ነበር ሄዷል። በቃ እሺ ስለዚህ ስምንት እኔ- አምቡላንስ ብሎ ነበረ ስምንት ተኩል አዎ ስምንት ተኩል አሁን ራሱ ይነሳ ደስ ይለኛል።
እሺ የት አ- የት ነው መነሻቸው?
ችግር የለም ልካቸው
እሺ ስምንት ተኩል በዚህ ስልክ ይደውልልኝ።
እሺ